ስፖርት ነው ባኮ የምንለዳው እማ ሰላም ዋላችሁ። እንትን ትላንትና በሁሉ ስፖርት ቆ- እንትን ብዬ ብር አስገብቼ መቶ ሀያ ብር በአሪፍ ነበር ያስገባሁት እና እሺ ወደ ሁሉ ስፖርት እንትን ብለልናል እሱን ጠይቃቸው ብለውኝ ነበረ። እናንተ ጋር ደግሞ message ኡን እንትኑን ላክ ብላችሁኝ receipt ኡን እሺ ልኬው ነበር። አሁን ድረስ እንትን አላለም፣ አልገባልኝም፣ ብሯ ተመላሽ አልተደረገልኝም እናቴ Hello መኳንንት ኖት
አ
እሺ መኳንንት አስተላልፈንሎታል መልሱን እሺ።
ስናገኝ እናወራታለን እሺ እሺ